Hello ጤና ይስጥልን ቤት ቤት እሺ ምን ነበር እ
deposit ላይ deposit አዎ እሺ
ዘጠኝ አስራ አምስት
ቆይ አንዴ እሺ ስንት አልከኝ ዘጠኝ አስራ አምስት ዜሮ ዘጠኝ አስራ አምስት ሰባ አምስት ሰባ አምስት ዜሮ ዜሮ ዜሮ ዜሮ ዘጠና ስድስት
ዘጠና ስድስት ስንት ብር ነበር አንድ አንድ አንድ ሺህ ነው እህ አዎ መቼ ነው ያረከው ቅድም
እሺ ትንሽ ጠብቀኝ ያየውልን
ነው ለማለት ነው።
ዜሮ ዘጠኝ ብሎ በሚጀምረው ነው ዘጠኝ ብሎ በሚጀምረው ነው ያረካው ዘጠኝ ዘጠኝ ዘጠኝ ዘጠኝ ብሎ በሚጀምረው አዎ
እሺ Hello Hello እ process ላይ ነው ትንሽ ጠብቀው እሺ
አህ process ላይ ነው ትንሽ ጠብቀው ምን ያህል sister ትንሽ ጠብቀውና ካልገባልህ ለቻፓዎች ደውልላቸው ቁጥራቸው ልስጥህ
አዎ እሺ ዜሮ ዘጠኝ
እሺ
ዜሮ ዘጠኝ ስልሳ
ስልሳ
ሰባ ሁለት ሰባ ሁለት አርባ ሁለት ሰባ ሁለት
ስልሳ ሰባ ሁለት ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት
ሰባ ሁለት ሰባ ሁለት አዎ
እሺ እናንተ መቅረስ አልቻላችሁ
እ